ሄሎ
ሄሎ ተዘግቶብኝ መልሼ ደወልኩብሽ ይቅርታ አዎ ይቅርታ እና የምልሽ መች ነው ምዝገባ የምትጀምሩት እኔ ከሩቅ ነበረ ማለት ከቆየ ነው ባለፈው መጥቼ ነበረ እና ቢሯችሁ ዝግ ነው አዎ ቢሯችን ዝግ ነው አሁን ምዝገባ ላይ አይደለንም መች እንደምንጀምር አልታወቀም ግን ስንጀምር እኛ እናሳውቃለን ምናልባት ምናልባት እንደው መች ሊሆን ይችላል ብሽ ግምቱን ንገሪኝ እሱን መገመት አልችልም እኔ
ይሻለኛል በእናትሽ ታዲያ የምልሽ በምን ላይ ነው የምትለቁት እሺ ንገሪኝ ዩቲዩብ ዩቲዩብ ዩቲዩባችን ላይ ዩቲዩብ ላይ ትለቃላችሁ እህ ምን የሚል ብላችሁ
ተከታታይና ታገኘዋለሽ ቢሮ ደግሞ ይከፈታል ሲከፈት እናሳውቃለን
እሺ በቃ አመሰግናለሁ